ጤና ይስጥልኝ። ቴስት የበረራ መረጃ ማዕከል ባኮ ልባ
የአየር መንገድ ነው።
ticket office ነው።
እሺ፣ ከጎንደር ወደ ሐዋሳ ዋጋው ማወቅ ፈልጌ ነበር።
ከጎንደር ወደ ሐዋሳ አዎ።
እሺ፣ አንድ ደቂቃ ይጠብቁኛል። ሌሎት ከጎንደር ሐዋሳ መሄጃ ብቻ ነው?
አዎ።
እሺ፣ ለመቼ ነበር የፈለጉት ቀኑን?
እማ ዋጋው ማወቅ ፈልጌ እኮ ነው ትኬቱ።
እሺ፣ አንድ ደቂቃ ዋጋ ሰባት ሺህ ሶስት መቶ ሶስት ብር ነው።
ሰባት ሺህ ሰባት ሺህ ሶስት መቶ ሶስት ብር።
እሺ፣ እሺ። አመሰግናለሁ።
ሌላ የምረዳዎት ነገር ይኖራል?
አይ አመሰግናለሁ።
አመሰግናለሁ ስለደወሉ። መልካም ቀን።